ነው ዋሽንግተን የህክምና ማዕከል።
hello አቤት ሰላም ናችሁ?
ሰላም።
አለን ከየካ ኮተቤ ነበርና እሺ
አንድ patient ነበረ chest CT scan chest chest angiography
chest angiography
chest angio ማለት ነው አስር ሺህ ሰባት መቶ ሀምሳ እ?
አስር ሺህ ሰባት መቶ ሀምሳ
ኧረ ቀንሺ በእናትሽ አንቺ ባለፈው ትናንትና እኮ አራት ሰው ላክን አስር ሺህ ሰባት መቶ ሀምሳ የ- ከ- የስካን ክፍል ልስጣችሁና እነሱን አናግሯቸው ስለቀናሹ እንዴ አስር ሺህ ሰባት መቶ ሀምሳ እሺ ዜሮ ዘጠኝ
ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ
እንዴ ሰማንያ ዘጠኝ ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ አዎ
እሺ እሺ